ሄሎ ጤና ይስጥልኝ።
አብሮት
ወደ ፍሊንትስቶን ሆምስ ነው የደወሉት?
አቤት።
ወደ ፍሊንትስቶን ሆምስ ነው የደወሉት?
አዎ
እሺ ምን ነበር አክሲዮን ወይስ ቤት?
አድራሻውን ፈልጌ ነው።
አድራሻውን ፈልገው ነው?
አዎ
እሺ እ፣ ቦሌ ገርጂና ልደታ አለ።
ቦሌ
ቦሌ ል- ቦሌ ገርጂና ልደታ አለ።
እሺ።
እ፣ የት ይቀርቦታል እርስዎ?
እኛ ወደ ዘነበ ወርቅ
okay ልደታ ይቀርቦታል ይመስለኛል።
ልደታ።
አዎ እሺ።
ልደታ ፍርድ ቤት ያውቁታል?
አዎ ከልደታ ፍርድ ቤት ወደ አብነት የሚያስወስደውን መንገድ ይዘው እንደሄዱ የተወሰነ ከዛ አዋሽ ባንክ ወይም ደግሞ ዳሽን ባንክ አለ እሺ።
እዛ ጋ መስኮት መስኮት መስኮት ያለው ትልቁ ህንጻ አለ ልደታ መርካቶ የገበያ ማዕከል የሚባል እሺ።
እዛ ground ላይ ያገኙናል።
እሺ።
ስሞትን ማልበር ግን
ታፋሴ ማን አሉኝ?
ታፋሴ ታማኔ እሺ እ፣ ማስታወቂያችን የት ሰምተው ነው?
በእንትን በቴሌቪዥን አይቼ ነበር።
እሺ ከዚህ በፊት በሰማንያ አንድ ሰማንያ ስምንት ደውለው ነበር።
አዎ
okay መረጃ ወስደዋል።
አዎ እሺ እሺ መልካም ጊዜ ይምጡ፣ ይደውሉልን። እሺ